ሰላም ሰላም፣ እግዚአብሔር ይመስገን።
እ፣ ቺክን ለማዘዝ ፈልገን ነበረ። ኖርማል ቺክን።
አዎ፣ ይቅር-
እሺ እ?
እንትን ሞባይል ባንኪንግ እ?
ትኩስ ደሊቨሪ ብላችሁ ነው የደወላችሁት?
አይ ቺፕ ቺ- የሆነ ቺፕ ምናምን የሚል ነው አይደለ?
ኦኬ ቺፕ ሺፕ። አዎ፣ እንትን ኦንላይን አዎ።
ላይ ነው የሚታ እሱ እኮ በኦንላይን ነው የምታዙት።
ኦኬ እምቢ አለኝ። ኦንላይን ኦርደር እያደረግኩኝ እምቢ አለኝ።
ምን እያለ ነው ያስቸገሩት?
እ፣ እንትን ቦታ individual ይቻላል አይደለ? አንድ ብቻ ማዘዝ።
አዎ፣ individual የሚለው ላይ ግን ይግቡ።
አዎ group ላይ እንደዛ ገባሁኝ ነው individual ገባሁኝና አንድ ሳዝዝ address ይለኛል። address ስሞላ ምንም እንትን የለውም አይመጣልኝም።
system ችግር እንዳይሆን okay ደግሜ ልሞክር አዎ፣ ደጋግሜ።
update አድርገው እንትኑ ደግሞ ይሞክሩት።
እሺ እሺ እሺ፣ መልካም ምሽት። እሺ።
አመሰግናለሁ።